ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛውን ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በሐማቱማ ተደርሶ በሕይወት ታደሰ ከተተረጎመው የሶሻሊስቱ ጠንቋይ ጉዳይ መጽሐፍ የጀግናው ገራፊ መዝገብ በሚል ርዕስ የቀረበውን ትረካ አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ፈርዶበት አማራ እረ ያገሬ ያለ እረ ወገን ያለ እጁ መጋብጥቶ እግሩ ተሸርሽሮ የግፍ መከራን እየገፋ ኑሮ ለሕዝቦቿ ፍቅር ሕይወት በገበረ ፈርዶበት አማራ ፍዳውን ይበላል እየተወገረ ለኢትዮጵያ እናቱ አጥንቱን ከስክሶ ስጋውን ከምድሯ በደሙ ለውሶ ነገር ሆነና ላም ባልዋለበት ኩበት ይወቃል ለአማራው ግፍ እያደራበት። አይሆንም በሉልኝ በፍጹም በፍጹም እምብኝን በልና ይዘረኛ ይቁም ይታይ ስሜታችን ቁጣችን ይናገር መጤዎች አይደለንም የለንም ሌላ አገር ፈርዶበት አማራ ምንድን ነው ጥፋቱ? ለሁሉም ሃይማኖት ራሱን መስጠቱ ከወገኖቹ ጋር አብሮ መኖሩ በአድዋ በማያጨው ስጋና አጥንቱን ደሙን መገበሩ አገሩን ድንበሩን ሞቶ ማስከበሩ እኮ ምንድን አጥፍቶ ከድቶ ምን ቢሰራ ደም ከፍሎ ካኖራት ውድና ታገሩ መፈነቃቀሉ በግፍ መባረሩ አረ ወገን ያለ አረ ያገር ያለ ኢትዮጵያዊነትን በኖረ ጠብቆ እስከ መቼ ድረስ በስሙ ተሳቆ በመከራው ታንቆ እምብኝ የሚል ጠፍቶ የዘረኛ ስርዓት በሀገር ተንሰራፍቶ ቀን ሰዓት ተጣሞ ለወያኔ አዝሞ ጉድጓድ ይከተታል አማራው ተለቅሞ። አይ አንቺ ማማ አንቺ እናት አገሬ ዜጎችሽ አለቁ ታዛዥ ሆነሽ ላውሬ ሰውን ለሞ በሀገር እምብኝን የሚያታጠቅ ስቃይን ለመጣል ለወገን የሚወድቅ ፈርዶበት አማራ ዘሩም አገሩ ናት አገሩ ናት ክብሩ ለሰንደቅ ዓላማው መሞቱም መኖሩ ባለ ባለ አልደራደር ኢትዮጵያን ለባዕድ ይጋዛል አማራው ይወቃል ያለ ፍርድ ሰው የለም ወይ በሀገር እምብኝን የሚያጠብቅ ስቃይን ለመጣሉ ለወገን የሚወድቅ ጉራጌ ኦሮሞ፣ ጋምቤላው ሲዳማ፣ ሀደሬው ሀድያ፣ አፋሩ ኩናማ ሌላም ሌላም ሌላ ዝም ብሎ ካየ ዜጋው ሲፈናቀል ወገኑ ሲደማ ነግበኔ እያለ ክንዱን አጠንክሮ ይህንን የግፍ ስርዓት ካልጣል አሽቀንጥሮ ሁሉም በየተራው እየዋል እያደር ፍንቅልቅል ይወጣል ይሰደዳል ከአገር። ኧረ የአገር ያለ ኧረ የወገን ያለ ፈርዶበት አማራ ሀገሬም ማለቱ ወገኔም ማለቱ ባልፈጸመው በደል ካስጣለው ከገደል እምብኝ በል ሀገር ሰው ወተት ይሸፍታል እንኳን ሰው ሲበደል እኮ ጥቁር ድንጋይ ጠርቦ አፈር አለስልሶ ደክሞ ባበላበት ምን ወንጀል በሰራ ምን በፈረደበት ፍንቅልቁል ወጥቶ የሚባረርበት እያየ በቁም የሚሸለትበት ስርዓቱ ባመጣው መከራና ጣጣ እኮ ምን ባጠፋ አማራው ይቀጣ። ኧረ ሀገር ያለ ኧረ ወገን ያለ ግፉ ሚዛን ሰብሮ ምድሯን አጨቀያት። እምቢኝ በል የአገር ሰው አዛውንትም ወጣት እምቢኝ በል ኦሮሞ፣ እምቢኝ በል ኩናማ፣ እምቢኝ በል ጉራጌ፣ እምቢኝ በል ሲዳማ፣ እምቢኝ በል አፋሩ፣ እምቢኝ በል ሀድያ፣ እምቢኝ በል ጋምቤላ፣ እምቢኝ በል ትግራይ። የባንዳ ጥርቅም ይብቃው ሰው አይብላ። ሌሎችም ተነሱ እምብኝ በቃን በሉ። በአማራው ብቻ አይቆምም ግፍና በደሉ። የገዢ ቋም የለም የእናት አገር እንጂ አይቶ አለማየቱ ሰምቶ አለመስማቱ ለማንም አይበጅ። ፈርዶበት አማራ ተደራጅቶ ምርጦ ገዝቶ እንዳደረ ፍዳውን ይበላል በዘረኞች ጥይት እየተወገረ። ኧረ የአገር ያለ ኧረ የወገን ያለ ፈርዶበት አማራ ፈርዶበት አማራ ፈርዶበት አማራ
ከመጽሐፍ ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሶሻሊስቱ ጠንቋይ ጉዳይ ደራሲ ሐማቱማ 1985 ዓመተ ምህረት በሕይወት ታደሰ ተተረጎመ 2007 ዓመተ ምህረት እንደሚባለው ከሆነ በጥንቱ ስርዓት በእስር ቤቶች ውስጥ ግርፋት ራሱን የቻለ ያኗኗር ዘይቤ ነበር። የብጥብጥ ልክፍት ባለባቸው ህዝቦች መካከልና በጦርነትና በጥፋት በተፈጠረች አገር ውስጥ ግርፋት እንግዳና የማይጠበቅ ነገር ላይመስል ይችላል። ነገር ግን እንዲህ አይነት ድምዳሜ ላይ ከደረሳችሁ ስህተት ሊሆን ይችላል። ኢትዮጵያውያን ወሲብ ይወዳሉ፣ ግን ስለ ጉዳዩ ማውራትን ይጠላሉ። በወሲብ ጉዳይ ዙሪያ ካለው ሰፊ ምስጢራዊነት የተነሳ ማንም ለራሱ ክብር ያለው ኢትዮጵያዊ ወንድ ከሚስቱ ጋር ፍቅር መስራት ድረስ ራሱን ያዋርዳል ተብሎ አይታሰብም። ኢትዮጵያዊ ሚስቱን ይተኛታል እንጂ ከሚስቱ ጋር ፍቅር አይሰራም። በመሆኑም ፈጣሪ በጭቃ እንደ ነገሩ ወይም ደግሞ ደስ ሲለው ባማረ ሁኔታ አድቦልቡሎ ወደ ኢትዮጵያ የላከን አድርገን እያሰብን ነው ያደግነው። ነገር ግን ምንም ቢሆን ኢትዮጵያውያን ከጥቁር ወይም ከነጮች በተሻለ ሁኔታ የተፈጠሩ አድርገው ያምናሉ። ግርፋትንም በተመለከተ ተመሳሳይ አስተሳሰብ ያይላል። እንዲያውም የጥንቱ ስርዓት ከነድክመቶቹ ፍጹም ኢትዮጵያዊ ነበር። በዚያን ጊዜ ማስመሰል እጅግ አስፈላጊ ነገር ነበር። ገደብ የለሽ ስልጣን ያለው ስርዓት ዴሞክራሲ ይባል ነበር። መብትን መገደብ፣ በሕግ መሰረት መስራት ይባል ነበር። ቅጣት ብርቱ ተግሳጽ ተብሎ ይጠራ ነበር። አካፋ ከአካፋ ውጪ ብዙ ነገር ተብሎ ይጠራ ነበር ማለት ነው። አንድ ሰካራም ከሴተኛ አዳሪ ጋር የሚያደርገውን ነገር ከንጉሱ ጋር ሊያደርግ እንደሚፈልግ ለሕዝብ ግልጽ በሆነ ቦታ ላይ ጮክ ብሎ ቢናገር ለፍርድ ሳይቀርብ እዚያው ይገደላል። ለዚህም ብቸኛ ምክንያት ሰካራሙ እንዲህ ክብር የለሽ በሆነ ሁኔታ ለማጥቃት ያሰበውን የአፄውን የሰውነት ክፍል በሰው ፊት የመጥቀስን መከራ ፖሊሶች መጋፈጥ ስለማይፈልጉ ነው። ያም ሆነ ይህ ግርፋት ያኗኗር ዘይቤ እንደነበረ ሁላችንም እናውቅ ነበር። ግን ከባድ ምርመራ ብለን ነበር የምንጠራው። በወቅቱ የነበሩ ኃላፊዎችም ክቡርነታቸው በደግነታቸው ለወንጀለኞች እንክብካቤና መልሶ መቋቋሚያ በከፈቷቸው እስር ቤቶችና ወህኒ ቤቶች ውስጥ ግርፋት ይፈጸማል የሚሉ ውንጀላዎችን ለመካድ ጊዜም አይፈጅባቸውም ነበር። አብዮቱ ይህን ሁሉ ቀይሬዋለሁ ባይ ነው። ሞት ለግብዝነት በአሁኑ ጊዜ ተወዳጅ የሆነ መፈክር ነው። ልክ ድሮ ዘውድ ናፋቂ የነበሩት በሙሉ እስከ ዛሬ ድረስ ድብቅ ሶሻሊስቶች እንደነበሩ እንደነገሩን ሁሉ አሁን ደግሞ ከጨለማዎቹ የወህኒና የምርመራ የጀርባ ክፍሎች ውስጥ የአግርሳሞችንና የማይናገሩትን የሚያናዝዙ ጀግና ዘራፊዎች ተወለዱ። አንድ ጋዜጣ ቅልብጭ ባለ ሁኔታ እንዳስቀመጠው ወንጀለኛ ወንጀለኛ ነው ምቾት በሚሰጡ የቡርዣ ሕጎች በማፋጠጥ ወንጀሉን ያምናል ብሎ መጠበቅ ሞኝነት ነው። አብዮታዊ ፍትህ ፈጣን መሆን አለበት። ዛሬ ነገ ማለት አብዮትን ይቀለብሳል። የተያዘ ወንጀለኛ ጥፋቱን እንዲያምን መደረግ አለበት። በዚያ መራራ ትግል ውስጥ አዝማች ክፍለ ጦራችን በጠንካራ ፈልፋዮች ወይም ገራፊዎች የተገነባ ነው። የእነዚህ ተዋጊዎች አቅም አብዮቱ ግምት ውስጥ ባስገባ የ expert ስልጠና መቶ እጥፍ ተደርጎ ሊጨመርላቸው ይገባል። ይህን በተመለከተ በሶሻሊስት አጋሮቻችን እየተደረገልን ያለው እርዳታ የሚያበረታታ ነው። እንግዲህ መጨረሻ ላይ አካፋ አካፋ ተብሎ ሊጠራ ነው ማለት ነው። በመሆኑም አስር አለቃ ይመር ያሬድ ፍርድ ቤት ለመቅረብ ወደ ብረት ቤቷ ውስጥ እንዲገባ ሲደረግ ለክብሩ የተደረገ ግብዣ ላይ ለመሳደም እንደመጣ ሁሉ በሰፊው ፈገግ እያለ ነበር። በአቃቤ ሕግና በይመር ያሬድ መሃል ያለው ክርክር ወይም ኋላ ጋዜጦች የጀግናው ገራፊ ጉዳይ ብለው የጠሩት ጉዳይ ሲጀምር ማራኪ ይመስል ነበር። ይመር አጭር ሰው ነው። ከአብዛኛው ኢትዮጵያዊ እንኳ ያጠረ። ምንም እንኳን ግርፋት ሲባል ወደ አእምሯችን የሚመጣው በአንድ ምት አጥንት የሚያደቅ የሚመስል ደንደሳም ጭራቅ የሚያክል ሰው ቢሆንም ይመር ግን በተቃራኒው በጣም ደቃቃ ነበር። ቀጭን ከሚባለው በላይ ሸረሪት የሚመስል ወይም ደግሞ የሆነ ወስፋታም ነበር። ቀጥ ያለ አፍንጫ፣ ሰፊ አፍና በጣም ረጋ ያሉ ደጋግ አይኖች ነበሩት። ገና ወደ ብረት ቤቱ እንደገባ ተቀመጠ። እጆቹም በካቴና አልታሰሩም ነበር። ቀጥል ዳኛው አቃቤ ሕጉን አዘዘ። ህዝባዊ ሶሻሊስታዊ መንግስቱ ተከሳሹን ይመር ያሬድን ሶስት የወንጀለኛ መቅጫ ሕጉን አበይት አንቀጾች በመጣስ ከሶታል። አብዮቱን የሚጎዱ ቃላትን ተናግሯል። አንቀጽ 589 ለአብዮቱ እንደሚጠበቀው ታማኝ ሆኖ አልተገኘም። አንቀጽ 546 በተጨማሪም ጥፋቱን አላምንም ብሏል። አንቀጽ 622 ክቡር ዳኛ ምንም እንኳ ተከሳሹ ለአብዮቱ ሲሰጥ የነበረውን አገልግሎት ከግምት ውስጥ በማስገባት ቀለል ያለ ቅጣት እንዲቀጣ ለመጠየቅ የምንወድ ቢሆንም አብዮታዊ ፍትህ ግን ቁርጠኛና የማያዳላ ነው። በተጨማሪም በተለይ ያውቃሉ ተብለው የሚጠበቁ ሰዎች ላይ ሲሆን የበለጠ ጥብቅ ይሆናል። አውቆና አቅዶ የተቃርኖ መንፈስን ማሳየት በተከሳሹ ላይ ይታያል። ይህ አብዮቱ የማይቀበለው አይነት ብልሹነት ነው። በመሆኑም ህዝባዊ ሶሻሊስታዊ መንግስት በእነዚህ አንቀጾች ውስጥ ያለውን ከፍተኛውን ቅጣት ማለትም ለእድሜ ልክ የወባ በሽታ በሚገኝበት አካባቢ የጠባይ ማረሚያ ውስጥ የጉልበት ስራ እንዲሰራ እንዲፈረድበት ይጠይቃል። በብረት ቤት ውስጥ ያለው ገራፊ ልክ አቃቤ ሕጉ ለክብሩ በተዘጋጀ የሽልማት ስነ ስርዓት ላይ እያቀረበው ያለ ይመስል ሰፊ ፈገግታ አሳየ። ተከሳሹ ጥፋተኛ አይደለሁም ባይ ነው። ዳኛው ጠየቀ። ክቡር ዳኛ፣ ተከሳሹ ለራሱ እንዲከላከል ራሱን እንደ ምስክር እንዳቀርበው ቢፈቀድልኝ ጥፋተኛ መሆን አለመሆኑን እንድንረዳ ያግዘናል አለ ተከላካይ ጠበቃው። ክቡር ዳኛ፣ ባልደረባዬ ተከሳሹን እንደ ምስክር ማቅረብ ከፈለገ ይችላል፣ ግን በመጀመሪያ አቃቤ ሕግ የጉዳዩን ዝርዝር ማሰማት አለበት፣ ቢያንስ በመዝገብ እንዲሰር። ቀጥል አለ ዳኛው። አልፎ አልፎ በወፍራም ማህደር ውስጥ የተወሰነ ነገር ስለሚጽፍ ሁሉም የሚያስበው የጉዳዩን ዝርዝር የሚጽፈው ዳኛው እንደሆነ ነው። ክቡር ዳኛ አቃቤ ሕጉ ጀመረ። አስር አለቃ ይመር ላለፉት አስራ አምስት ዓመታት በታዋቂው ሶስተኛ ፖሊስ ጣቢያ በገራፊነት አገልግሏል። አብዮቱ ከጀመረ አንስቶ በትርፍ ጊዜም ጭምር በነጻ እየሰራ ብዛት ያላቸውን አናርኪስቶችና ፊውዳሊስቶችን እያንበረከከ ስራውን በቀናኢነት ሲሰራ እንደቆየ እቀበላለሁ። የሰው ልጆች ሰውነት እንደ እንጨት ደካማና ጠንካራ፣ ደረቅና ለስላሳ፣ ነገር ግን ሁሉም መጨረሻ ላይ ተሰባሪ ነው ማለቱን ተከትሎ የተወደሰ ስራውን የሚሰራበት መንገድ አናጢው የተሰኘ ቅጽል ስም አስገኝቶለታል። አስር አለቃ ይመር እንደ አምሳ አለቃ ተሾመ ካለው ሌላው የግርፋት ጀግናችን ተራ የሚመደብ ነው። እንደዚህ ባለ አስደናቂ ሁኔታ ለአብዮታችን የሰራ ሰው መጨረሻው እንዴት እዚህ ብረት ቤት ውስጥ ይሆናል? አቃቤ ሕጉ ቆም ብሎ ተከሳሹን ይቅርታ በሚጠይቅ አይነት አስተያየት ተመለከተው። አቃቤ ሕጉ ቀጥሎም አስር አለቃ ይመር የበላይ ኃላፊዎቹን ሻምበል ከሰተንና ሻለቃ እንግዳን በሌሎች ፖሊሶች ፊት ተሳድቧል። ለምን? ምን ብሎት ነው የተሳደበው? ምስክሮች እንደሰጡት ቃል አስር አለቃ ይመር ከላይ ከተጠቀሱት መኮንኖች ጋር እሰጥ አገባ ውስጥ ገብቶ ሊበራል ቦቅቧቆች ብሎ ከመሳደቡም በላይ ገራፊዎችን ስራ የሚያስፈታ አብዮት መቀልበስ አለበት በማለት አውጇል። ይህ እንግዲህ የአስር አለቃ ይመርን የኋላ ታሪክ ባናውቅ ኖሮ በተናገረው ሰው ላይ ቅጽበታዊ ሞት የሚያስከትል ሕዝብን የሚያነሳሳ ንግግር ነው። ለምንድን ነው እንዲህ ያለ ንግግር የተናገረው? ምክንያቱም ታላቁ አብዮት ከጀመረበት ጊዜ አንስቶ ለመጀመሪያ ጊዜ የተከሰሱበትን ወንጀል የሚያምኑ ሰላሳ እስረኞች ሳምንታዊ ድርሻውን ማሟላት ባለመቻሉ ነው። ሁላችንም እንደምናውቀው ዓመታዊውን የዓመቱ ምርጥ ሕዝባዊ ገራፊ ውድድር ሲያሸንፉ የቆዩት ሀምሳ አለቃ ተሾመና አስር አለቃ ይመር ናቸው። አስር አለቃውም ውጤቱን ወደ አርባ ሁለት ማለትም ከሀምሳ አለቃው በስድስት ጭማሪ ከፍ በማድረግ በአሁኑ ዓመት ውድድር ለማሸነፍ እያሰበ ነበር። ይህም በመላው ኢትዮጵያ አዲስ ክብረ ወሰን ይሆናል ማለት ነው። አስር አለቃው ስለ እስረኞች እጥረት አቤቱታ ባቀረበበት ጊዜም በወቅቱ የነበረውን ሁኔታዎች መረጋጋት ምክንያት በማድረግ እንኳን ተጨማሪ አስራ ሁለት ይቅርና የራሱን ሳምንታዊ ድርሻ እንኳን ሊያሟሉለት እንደማይችሉ አስረድተውታል። እንግዲህ በዚህ ወቅት ነው አስር አለቃ ብው ብሎ የተናገራቸውን መርዘኛ ቃላት የተጠቀመው። በተጨማሪም ምንም እንኳ የሰራውን ወንጀል አለመናዘዝ በሕግ የሚያስቀጣ መሆኑንና በመንግስት የተመሰረተ ክስትን መቃወም ጸረ አብዮተኛ መናፍቅነት መሆኑን ጠንቅቆ ያወቀ ቢሆንም በፍጹም ችኮነት ጥፋተኛ መሆኑን ተቃውሟል። አምሳ አለቃ ተሾመ ከባድ ምርመራ በሚያደርግበትም ወቅት ስልቶቹን እንዲያሻሽል እየተሳለቀበት በጣት የሚቆጠሩ ቀኖች ናቸው የቀሩት። ለምን ጡረታ አትወጣም? እስካሁን የእስራኤሎችን ስልት ነው የምትጠቀመው? ከምስራቅ ጀርመን ቴክኒክ ይህን ብቻ ነው የምታውቀው? የሚሉ ቅስም ሰባሪ ቃላቶች እያሽጎደጎደበት ያለማቋረጥ ሲተነኩሰው ነበር። ስሜቱ ምንም በማይነካውና መንበርከክ ሲኖርበት የማይንበረከከው አስር አለቃ ምክንያት ትዕግስተኛው አምሳ አለቃ ጭንቅላቱ ለጥቂት ሊነካ ነበር። ይሄ ሁሉ ሲደማመር አቃቤ ሕግ የቅጣት ማቃለያ ሐሳቦችን ሁሉ ከግምት ውስጥ እንዳያስገባ ይገፋፋዋል። አቃቤ ሕጉ ተቀመጠ። ይህን ሁሉ ጊዜ ተከሳሹ ሐሳብህ ይገባኛል የሚል አይነት መረዳቱን የሚያንጸባርቅ ፈገግታ እያሳየ ነበር። መቶ አለቃ ራርሶ ተነሳ። አስር አለቃ ይመርን ራሱን ወደ ምስክር መስሚያው መድረክ ልጠራ ወዳለሁ አለ። ዳኛው ራሱን በመነቅነቅ ስምምነቱን አሳየና የብረት ቤቱ በታጠቀ ፖሊስ ተከፈተ። አስር አለቃ ይመር ወደ ምስክሮች መቀመጫ በማናለብኝነት እየተራመደ ሄዶ ተቀመጠ። በእውነት ለመመስከር የሚደረግ ቃለ መሐላ የለም። ማንም ሰው ቢሆን አእምሮ ጤነኛ እስከሆነ ድረስ ራሱን ለማዳን መዋሸቱ እንደማይቀርና መዋሸትም እንደሚኖርበት ስለሚታመን እንደዚህ ያለ ስነ ስርዓት የጊዜ ብክነት እንደሆነ ሁሉም ሰው ተስማምቷል። አስር አለቃ ይመር ተከላካይ ጠበቃው ጀመረ። በአቃቤ ሕጉ የተሰነዘሩብህን ውንጀላዎች አዳምጠሃል። ወታደር ለወታደር አብዮቱ ለሥራህ የከፈልከው መስዋዕትነት እንደማይዘነጋው ላረጋግጥልህ እወዳለሁ። የጉዳይህን ትክክለኛ ሁኔታ ለችሎቱ ለማስረዳት አንዳንድ ጥያቄዎችን ልጠይቅህ። ሙያህን የጀመርከው መቼና በምን አይነት ሁኔታ ውስጥ ነው? የገራፊነት ሙያዬን የጀመርኩት በድሮ ስርዓት ከአንድ አስራ አምስት ዓመት በፊት ነው። የአስር አለቃው ድምፅ ከፍ ያለ ባይሆንም የገጠሪ አይነት የቅጽነት ቃና ነበረው። በወቅቱ በርካታ ፖሊሶች በዚህ ስራ ውስጥ ነበሩ። ነገር ግን እውነተኛ ባለሙያዎች ሊባሉ የሚችሉት ጥቂት ነበሩ። ለዚያ ነው በዚያ ዘመን አካላቸው የጎደለና ሰውነታቸው የተቆራረጠ ነገር ግን ለመናዘዝ ፈቃደኛ ያልነበሩ እስረኞች በብዛት ይታዩ የነበረው። በሌላ አነጋገር ትክክለኛ ያልሆኑ ድብደባዎችም ተደርገው ውጤታቸው እጅግ አናሳ ነበር። በዚያን ሰዓት ፍርድ ቤቶች ልል ቢሆኑና በክርክር ስነ ስርዓቶች ላይ ብቻ ቢያተኩሩ ኖሮ በርካታ ወንጀለኞች ነጻ ይለቀቁ ነበር። የግርፋት ስልቶችህን ለማሻሻል እድል አግኝተህ ነበር? እንግዲህ እስራኤላውያንና አሜሪካውያን አስተማሪዎች ነበሩን። በእውነቱ እስራኤሎቹ የተሻሉ ባለሙያዎችና በበቂ ሁኔታ ጨካኞች ስለነበሩ እኔ እነሱን እመርጣለሁ። አሜሪካኖቹ በብዛት ማሽኖችንና ስነ ልቦና የሚሉትን ነገር ይጠቀማሉ። እንደዚያም ሆኖ እንኳን ከኛ ጋር ሲወዳደሩ ሁለቱም ትንሽ ፈሪዎች ነበሩ። የሰጡን ትምህርት እጅግ ጠቃሚ ነበር። ነገር ግን የሚያስፈልገንን ያህል የተግባር ልምምድ ልናገኝ አልቻልንም ነበር። የድሮ ስርዓት ልፍስፍስ ነበር። ያ ንጉሱ የሚከተለው ከፋፍለ ግዛው የሚለው ፖሊሲ አሁን ከምንከተለውና ከትክክለኛው ጨፍልቀ ግዛ ከሚለው ፖሊሲ ጋር ይጣረሳል። ተከላካይ ጠበቃው በመቀጠል በአብዮቱ ምክንያት የሥራ ሁኔታ ተሻሽሏል፣ በአስደናቂ ሁኔታ አለ። አስር አለቃ ይመር አይኖቹ በፈገግታ እያበሩ በድሮ ጊዜ የምንጠቀመው የተወሰኑ ተማሪዎችን፣ የተገንጣይ ደጋፊዎችን፣ የተወነጀሉበትን መፈንቅለ መንግስት አቅደው እንኳ ሳይጨርሱ የተያዙ የዞረባቸው መኮንኖችን ነበር። ምንም ፈታኝ ነገር አልነበረው። ተማሪዎቹ ንጉሱ ላይ ያላቸውን ተቃውሞ በፈቃደኝነት ስላመኑ ግርፋትን የተጠቀምነው ወደፊት ሊፈጽሙ የሚችሉ ተመሳሳይ ተግባሮችን ለማክሸፍ ነበር። መኮንኖቹ ወይም መፈንቅለ መንግስት ፈጻሚዎቹ ወንጀለኛነታቸውን የሚያረጋግጥ በርካታ ማስረጃ በየቦታው ይተዉ ስለነበረ ተጨማሪ ማስረጃ ለመቆፈር ሲባል ግርፋትን መጠቀም አላስፈላጊ ነበር። የተገንጣዮቹ ደጋፊዎችም ተመሳሳይ ነበሩ። ግርፋት የሚገባውን ውዳሴ ያገኘባቸውንና እስረኞችን ጥፋታቸው እንዲያምኑ ያንበረክኩባቸው ሁለት ወይም ሶስት ሁኔታዎችን አስታውሳለሁ። ነገር ግን እንዲህ አይነት ጊዜያት የድሃ ወጥ ውስጥ ስጋ የማግኘት ያህል ብርቅ ነበሩ። ከአብዮቱ በኋላ መቶ አለቃ ራርሶ ጠየቀ። ነገሮች ተቀየሩ። ስርዓቱ ያንድን ባለሙያ ገራፊ አይኖች በኩራት እንባ የሚሞላ አይነት ሆነ። በየአቅጣጫው ጠላቶች በየአይነቱ ትልቅና ትንሽ፣ ወጣትና ሽማግሌ፣ ወንድ፣ ሴት፣ ከተሜ፣ ጥሬ ገበሬ ከሁሉም አይነት የኑሮ ሁኔታና መደቦች የመጡ ጠላቶች ነበሩ። በሕይወት የመቆየትና የጊዜ ጥያቄ ነበር። በቅጽበት አንበረከኳቸው። ይህ ነበር ስንጠብቀው የቆየነው ትዕዛዝ። ግርፋት እንደ እምነት ቃል ማወጣጫ መሳሪያ ከሽብር ራእዩ ጋር ተዳመረ። ስራ እጅግ በዝቶብን ነበር። በዚህ ጥንቃቄ በሚያስፈልገው ወቅት ነው እንግዲህ እንደኔ ያሉ እውነተኛ ባለሙያዎች በሚፈለገው አይነት ጥብቅ ጭካኔ ጎልተው ማንጸባረቅ የቻሉት። ሶሻሊስታዊ የውድድር ስሜት ለመፍጠርም የኮታ አሰራርና ዓመታዊ ሽልማቱን አቋቋም። በቀን አራት አናርኪስቶችን ማናዘዝ ይቻላል። ልምዶቻችንንም በማጠናቀር ላይበገርነት ነጥብ በመስጠት ሳይንሳዊ መደምደሚያዎች ላይ ደረስ። መናዘዝ ነፍሳቸውን፣ እምነታቸውን፣ አጠቃላይ ተፈጥሯቸውን መካድ መስሎ ስለሚሰማቸው ባይበገሪነት ደረጃ ከላይ የሚገኙ አናርኪስቶች ናቸው። ይህም በገራቢዎች ዘንድ እጅግ ከፍተኛ ዋጋ ያላቸው ሙያዊ ግብአቶች ስላደረጋቸው የምንችለውን ያህል በርካታ አናርኪስቶች እንዲመደቡልን ፉክክር ጀመርን። በእውነቱ የእስረኞች እጥረት አልነበረም። ፊውዳሎች፣ አናርኪስቶች፣ ተገንጣዮች፣ ሲያዮች፣ አሻጥረኞች፣ ጸረ ሕዝብ ባለሹቆች፣ ጸረ አብዮት ዱርዬዎች፣ ተሸናፊዎች፣ ትሮትስካይቶች፣ የአረብ የነዳጅ ዶላር ቢሮክራቶች፣ ገብጋባ ገበሬዎች ወዘተ ወዘተ የፈለግነውን መምረጥ እንችል ነበር። ደግሞም የጊዜ ጫና መኖሩ የበለጠ አጓጊ አድርጎት ነበር። በዚህ ታሪካዊ ወቅት የምተኛው እዚያው ጣቢያው ነበር። ለወራት ወደ ቤቴ ሄጄ አላውቅም ነበር። አብዮቱ ሙያህን ወደሚገባው ከፍታ አድርሶታል። አንተም በሚገባ አገልግለሃል። መቶ አለቃ ራርሶ በታላቅ ስሜታዊነት ደነፋ። በአጠቃላይ ምን ያህል ውጤታማ እንደነበርክ ልትነግረን ትችላለህ? ውጤታማ ነበር፣ ገራፊው በቁርጠኝነት መለሰ። ታስታውሳለህ፣ አዲስ ዘመን ነበር። አብዮቱ ገና እንጭጭ ነበር። እናም ህዝቡ በደፈናው ይቃወመው ነበር። አብዮቱን ከመላው ህዝብ መጠበቅ ቀላል ስራ አልነበረም። ደባዎች መጋለጥ ነበረባቸው። መጠነ ሰፊ ሽብር መካሄድ ነበረበት። ሴራዎች በግራና በቀኝ ይወጠኑ ነበር። በርካታ አይነት ሻጥር በዝቶ ነበር። የውጭ ጠላት ድንበር ላይ እያጠቃን ነበር። አብዮቱ ባጠፋው ማጥቃት ነበረበት። ቅጽበታዊ ያጠፋ ምላሽም ተሰጥቷል። መጠራጠር የለም፣ ምህረት የለም። እኛ ራሳችን እንቅልፍ የማጣትን ስቃይ እየተቋቋም 24 ሰዓት ነው የሰራ ነው። ተሸንፈን ብንተኛ ኖሮ ጸረ አብዮተኛው ድል ይቀዳጅ ነበር። ስለ ስኬትህ አንዳንድ ምሳሌዎች ልትሰጠን ትችላለህ? አለ መቶ አለቃ ራርሶ። እንግዲህ መቼም አገሪቱ እንዴት በዝናብ እጥረት ስትሰቃይ እንደሰነበተች ታስታውሳላችሁ። የሆነ ተንኮል እንደሆነ ጠርጥረን ነበር። እግዜር ረግሞናል እያሉ ሲሰብኩ የነበሩ ቄሶች፣ በሌላ አነጋገር እግዜር መንግስታችንን ይቃወማል ሲሉ የነበሩ ታስረው ወደኛ መጥተው ነበረ። በሁለት ሰዓት ውስጥ ሁሉም ቄሶች የአናርኪስቶች ደባ አካል እንደሆኑ ተናዘዙ። ይህን የእምነት ቃል ይዘን ቀደም ብለን ይዘናቸው የነበሩ ወደ ሰላሳ የሚሆኑ አናርኪስቶችን በጥያቄ ስናዋክባቸው ሁሉም የፓርቲያቸው ማዕከላዊ ኮሚቴ አባላት መሆናቸውን ተናዘዋል። ሁሉም አሁን የዝናቡ መቆም የፓርቲያቸው አሻጥር መሆኑን አጋልጠዋል። እጅግ የሚያስደንቅ ውጤት ነበርና አናርኪስቶቹ ለድርቁና ለግብርናው ቀውስ ተጠያቂ መሆናቸውን በመግለጽ ጋዜጦች አውጥተውት ነበር። ከዚያ ደግሞ ታላቁ ሊቀመንበራችን ላይ የተቃጣው የነፍስ ግድያ ሙከራ ነበር። እጅግ ውጤታማ ከመሆናችን የተነሳ በሙከራው ወቅት እስር ቤት ውስጥ የነበሩ አስራ አምስት አናርኪስቶች በዚያ አስፈሪ ተግባር ላይ ተሳታፊ እንደነበሩ አምነዋል። በመቀጠልም አንዳንድ የመንግስት ህንጻዎች ላይ ጉዳት ያደረሱ የቦምብ ፍንዳታዎች ነበሩ። እንደምታውቁት ተገንጣዮች ኃላፊነቱን ወስደዋል። ነገር ግን እኛ ሁሉም ቦምቡን ያጠመዱት እነሱ እንደሆኑ የተናዘዙ በርካታ አናርኪስቶችን፣ ፊውዳሎችን እና በርበሬ ነጋዴዎችን ማንበርከክ ችለን ነበር። በተጨማሪም ጣና ሐይቅን ለመገንጠል የተደረገውን የሲአይኤን ደባና አባይ ወንዝን በመጠቀም የለሙን አፈራችንን መሸርሸር ለማባባስ በግብጾች የተሸረበውን ሴራ ለማጋለጥ ችለን ነበር። ሌሎችንም መጥቃት እችላለሁ። የሚበቃ ይመስለኛል። ተከላካይ ጠበቃው አቋረጠው። ያላንተ የጀግንነት ስራ ከባድ ችግር ውስጥ እንገባ እንደነበረ ለሁላችንም ግልጽ ነው። ስለ ሙያዊ ስልቶችህ ማብራሪያ ልትሰጠን ትችላለህ? በደስታ ግርፊያ ማለት ዝም ብሎ መደብደብ ብቻ አይደለም። በቅሎን ዝም ብለህ ልትቀጠቀጣት ትችላለህ፣ ግን ልታናግራት አትችልም። ግርፋት ውጤታማ እንዲሆን የሰው ልጅን ሰውነት ደካማ ጎኖች እና የምትገርፈውን ሰው ማንነት ማወቅ አለብህ። ደግሞም ግርፋት የሚያመጣቸውን ቁጥር የለሽ ውጤቶች ሁሉ ለመፈተሽ ዝግጁነት ሊኖርህ ይገባል። በፊት እስራኤላውያንና አሜሪካውያን አስተማሪዎች ነበሩን። አሁን ደግሞ ሩሲያውያን፣ ኩባውያን፣ የምስራቅ ጀርመናውያን መምህራን አሉን። በተጨማሪም የራሳችን ባህልና ታሪክ አለን። አባቶቻችን ከፍተኛ ዋጋ የሚሰጠው የሁከትና የብጥብጥ ውርስ ትተውልናል። ወቴላላ ስስብልቶችን በኤሌክትሪክ መጥበስ፣ በጥፍሮች ውስጥ መርፌ ማስገባት፣ ቆሻሻ ውሃ ውስጥ መስፈቅ፣ በሰገራ የተጨማለቀ ጨርቅ አፍ ውስጥ መክተትና ሌሎችም ተመሳሳይ መንገዶች በድሮ ስርዓት ጊዜ አገልግሎት ላይ ይውሉ ነበር። አሁንም ጥቅም ላይ ይውላሉ። ነገር ግን በጣም ልልና ኋላ ቀር መንገዶች ናቸው። እስረኛውን እንቅልፍ መከልከልና እንደሚገረፍ ማስፈራራት እንደኔ እንደኔ የአማተር ስራዎች ናቸው። አብዮቱን ለመጠበቅ ያስቻሉን ውጤታማ መንገዶች ብዙ ናቸው። ስለዚህ የተወሰኑትን ብቻ ጠቅሳለሁ። በሴቶች ብልት ጠርሙስ አስገብቶ ወደ ውስጥ በእርግጫ መምታት፣ የጋለ ብረት በፊንጢጣ ውስጥ ማስገባት፣ በክንድ ወይም በዳሌ አካባቢ የሚገኝ ቆዳን ደረጃ በደረጃ ቀስ ብሎ መላጥና የሚገረፈውን ዲቃላ የራሱን ስጋ ማብላት፣ የፈላ ዘይትና በጣም የቀዘቀዘ ውሃ ውስጥ በማስፈራረቅ መንከር፣ ወደ ሲኦል ጉዞ የምንለው ማለት ነው። በፒንሳ አፍንጫን መንቀል፣ plastic surgery የምንለው የእስረኛውን ብልት ቆርጦ በፊቱ ለእናቱ ማብላት። ይሄ መንገድ እጅግ ውጤታማ ከመሆኑ የተነሳ እናቶቹ ብዙውን ጊዜ ያብዱ ነበር። ያመረቀዘ ቁስል ላይ ጨው መነስነስና ሽንት መሽናት። አስር አለቃ ይመር በሸቀጣ ሸቀጥ ሱቅ ውስጥ ያሉ ዕቃዎችን እንደሚጠቅስ አይነት ነበር የሚናገረው። እነዚህንና ሌሎችንም ስልቶች አውቅ ነበር። ሆኖም ተከተተኝ። ሌሎች ተመልካቾችም ይሰቀጥጣቸዋል ብዬ አስቤ ነበር። ይሁን እንጂ ያለነው በድህረ ሽብር ዘመኗ ኢትዮጵያ ውስጥ እንደመሆኑ ሰው ሁሉ ፊቱ ምንም ስሜት የማይነበብበትና ልክ አስተማሪያቸው በሩቅ አገሮች ስላሉ አስደናቂ ሁኔታዎች እንደሚተርክላቸው ተማሪዎች ባንክሮ የሚከታተል ነበር። በእነዚህ ሁሉ ዓመታት እረፍት ወስደህ ታውቃለህ? አስር አለቃ ጠበቃው ጠየቀ። በእውነቱ ከጣቢያው ወጥቼ አላውቅም። በየሳምንቱ እሁድ ከአምሳ አለቃ ተሾመ ጋር በመሆን ልዩ የመዝናኛ ዝግጅት ነበረኝ። እሁድ እሁድ የምናስተናግደው ከአስራ ስድስት ዓመት ዕድሜ በታች የነበሩ እስረኞችን ነው። ለማናዘዝ ቀላል የሆኑ ነገር ግን ለመቋቋም ሲሞክሩ በጣም የሚያስቁና የሚያዝናኑ ናቸው። ከጠየቀኝ አይቀር በጣም ጥሩ እውነትም ፈዋሽ የሆነ የእረፍት ጊዜ ነበር። ጠበቃው በመቀጠል ለአብዮቱ ያደረግከው ሁሉ በጭካኔ የተሞላና ኢሰብአዊ የሆነ ተግባር ነው የሚል ስሜት ተሰምቶ ያውቃል? እኔ ፈላስፋ አይደለሁም፣ ግን ጭካኔ ምንድን ነው? ጭካኔ ማለት በተራቀቀና በሚያሳምን መልኩ ልጅን መቅጣት ሲቻል በንዴት በጥፊ መምታት ማለት ነው። ጭካኔ ማለት ወንዶችን ወደ ለስላሳ ሴታሴት ፍጡራን የሚቀይር ለቀቀኝነት ማለት ነው። መንግስት መጠበቅ አለበት። ጥፋተኞች መቀጣት አለባቸው። ሴራዎችና ደባዎች መጨፍለቅ አለባቸው። እኛ በዚህ ውስጥ የራሳችንን ድርሻ እንወጣለን። ትክክል ነው፣ ሰዎች ነን። እንዲሁም ከሰዎች ጋር ነው የምንሰራው። የምንሰራው ስራ በሰው የተፈለሰፈ ብሎም ሰው ላይ የሚደረግ ነገር ነው። እኔ እዚህ ውስጥ ምንም ኢሰብአዊ ነገር አይታየኝም። ታሪካችን እንደሚያሳየው ብዙ ስቃይ የደረሰብን የምህረትና የሰብአዊነትን ጽንሰ ሀሳቦች ይዘን ባመነታንባቸው ጊዜያት ብቻ ነው። አጼ ቴዎድሮስ ይበልጥ ጨካኝ ቢሆኑ ኖሮ ኢትዮጵያን አንድ ማድረግና እንግሊዞቹንም ማሸነፍ ይችሉ ነበር። በትጋት ባንገርፍ ኖሮ በሴራ ተጥለቅልቀን ነበር። ግርፋትን ወደ ላቀ የአሸባሪ ደረጃ ባናደርሰው ኖሮ የተቆረጡ እጆችን በአስከሬን ላይ በምስማር መምታት ወይም የእስረኞችን አካላት በመቆራረጥ ለሕዝብ ማሳየት ወደ መሳሰሉት አሰራሮች ባንዞር እኮ በሰፊው ሕዝብ ልብ ውስጥ ሽብርን መዝራት አንችልም ነበር። ሩሲያዊው አስተማሪያችን እንደነገረን ጭካኔ የሚባለው ነገር ኢምፔሪያሊስቶች በእኛ ላይ የቃጡት ደባ ነው። ኩባዊው መምህራችንም እንዳለው ጭካኔ በራእያችን ልናሸንፈው የሚገባ ነገር ነው። ምስራቅ ጀርመናዊ ኮሎኔል እንደሚለው እኛ የምንሰራው ስራ ሰብአዊ ሲሆን የጠላቶቻችን ስራ ደግሞ ፍጹም ኢሰብአዊ ነው። እኔም ከዚህ የተለየ አስቤ አላውቅም። ስራህ የቤተሰብ ህይወትህን አስተጓጉሎብሃል? የተገለልክ ይመስልሃል? አለ ተከላካይ ጠበቃው።
እኔ ጥሩ የሚከፈለኝ ከመንግስት አክብሮት የተሰጠኝ የተገበርኩ ዜጋ ነኝ። ከዚህ በላይ ምንም አልሻም። በእርግጥ ከባለቤቴ ጋር የማሳልፈው ብዙ ጊዜ የለኝም። እሷም ወደ ስራ ቦታ መምጣት አትወድም። ቢሆንም ስራዬ በጣም የሚያረካኝ በመሆኑ ሌላ አይነት የእርካታ ምንጮችን አጥርቄ አልፈለግኩም። በአቃቤ ሕጉ ከተጠቀሱት ሁለቱ መኮንኖች ጋር እንዴትና ለምን እንደተጣላ ልትነግረን ትችላለህ? ተከላካይ ጠበቃው ጠየቀ። እኔ ሁልጊዜም መስሉ ፖሊስና የደህንነት መኮንን ነበርኩኝ። አንድም ቀን በስነ ምግባር ጉድለት ወይም ኃላፊዎችን ባለመታዘዝ ተከስሼ አላውቅም። በመሆኑም ከሻለቃ እንግዳና ከሻምበል ከሰተ ጋር ያጋጠመኝ ችግር እውነተኛ ማንነቴን አያንጸባርቅም። ችግሩ የጀመረው ዛሬ ስድስት ወር በፊት ነው።
ማነቀው የቱ ጋር እንዳለ ባላውቅም ሳምንታዊ የእስረኛ ድርሻችንን እያገኘን አለመሆኑ ግልጽ ነበር። ከዚያም አልፎ የሚጣሉልን ምንም ጥቅም የሌላቸው በጥቁር ገበያ የሚነግዱ የቀበሌ ኃላፊዎች ከአንዳንድ ትላልቅ ሰዎች ሚስቶች ጋር ከሚያስፈልገው በላይ የተወዳጁ ካድሬዎች ሁለት ወይ ሶስት ኩንታል ስኳር ደብቀው ያከማቹ ባለ ሱቆች ምናምን ነበር። ተስፋ የሚያስቀሩት ሁኔታ ከመሆኑ የተነሳ እኔ ትዕግስተኛ ሰው ባልሆን ኖሮ ራሴን ለማጥፋት እንዳስብ እገፋፋ ነበር። እንደዚህ አይነት የማይረቡ እስረኞች መንፈሳቸው ተሰብሮ በፍርሃት ራሳቸውን ስተው በላያቸው ላይ ሽንጣቸውን እየሸኙ ወደኛ ነበር የሚመጡት። እነዚህ ለእንደኛ አይነቶቹ ባለሙያዎች ምን ያደርጉልናል? እኛ የምንፈልገው ለክህሎታችን ፈታኝ የሆኑትን ግትሮችን ነው። በፍርሃት እየተንቀጠቀጡ የሚመጡትን አንፈልጋቸውም። ምክንያቱም እነሱን ማስፈራት የኛ ስራ ነው። ስለዚህ መንፈሳችን ወደ መሰበር ደረሰ። የሚመጣልን ጥሬ ዕቃ ችሎታችንን የሚፈትን ባለመሆኑ የመሻሻል እድል አልነበረንም። በመሆኑም አቤቱታ አቀረቡ። እንደሚመስለኝ ለዓመቱ ምርጥ ገራፊ ሽልማት በኃይለኛውና በመፎካከረው አምሳ አለቃ ተሾመም አቤቱታ ቀርቧል። ድሮ አሸናፊው አስር ተጨማሪ ግትርና ጋግርታም እስረኞች እንዲመራመርባቸው ይጨመሩለት ነበር። አሁን በግማሽ ቀንሷል። ቢሆንም አሁንም እጅግ የሚያጓጓ ሽልማት ነው። ሁለቱ መኮንኖች የአቤቱታዬን መነሻ ካለመረዳታቸውም በላይ ለመንግስት ያለኝን ታማኝነት አጠያቂ የሚያደርጉ ተንኳሽ ቃላትንም ተናግረዋል። ሻለቃው እስረኞች እየተለቀቁና አዲስ የሚታሰሩትም ቁጥራቸው እየቀነሰ ስለሆነ አቤቱታህን ለታላቁ ሊቀመንበር በቀጥታ አቅርብ አለኝ። ሻምበል ደግሞ አብዮቱ በአሁኑ ወቅት በርካታ ጠላቶች የሉትም፣ በመሆኑም ተጨማሪ እስረኞች ይሰጡኝ ብሎ መጠየቅ የአብዮቱን ድልና የፈጠረውን መረጋጋት መጠራጠር ነው አለኝ። ለተሰማኝ ስሜት ለስነ ምግባሬና አብዮቱን ያለማቋረጥ ለማገልገል ለነበረኝ ፍላጎት ግድ የለሽ ነበሩ። በጣም ተናድጄ የጠላት እጥረት ያለበት አብዮት መቀልበስ አለበት በማለት በድንፋታ ተናግሬያለሁ። አብዮታችን እንደዚያ ነው ብዬ አላምንም። ታላቁ ሊቀመንበር አንድ ጊዜ እንደተናገሩት አሁንም በርካታ ጠላቶች አሉን። ማድረግ ያለብን የገቡበት ገብተን በጠቅላላ አፍረን ማምጣት ብቻ ነው። ከዚህ በፊት ታስረው የነበሩና የተለቀቁ አናርኪስቶችንም እንደገና በማሰር ዳግም መጠቀም ይቻላል። ብዙ ነገሮች ማድረግ ይቻላል። ለዚህም ነው እስር ቤቶችን እና ወህኒ ቤቶችን ጣራ ድረስ በእስረኞች ለመሙላት ያለው ስንፍና ለማብራራት ለቀስተኝነትና ፍራቻን በመጥቀስ ጭምር የተናገርኩትን የተናገርኩት። ሰው አስቀይም ያለው በጭራሽ አይመስለኝም። ከመታሰሪያ በፊት በነበረው አንድ ወር ቀድሞ የነበረኝን ድርሻ ማሟላት አልቻልኩም። ይባስ ብሎም አንድም የኔን ብቃትና ችሎታ የሚመጥን እስረኛ አላገኘሁም። ምን ተሰጠኝ? ከመሪዎቻችን አንዱ ጋር በህልሟ ወሲብ እንደፈጸመች ያመነች ሴት ይህ ሁሉ ጊዜ በድብቅ ቄስ የነበረ መሆኑን ለመናዘዝ በመቻሉ ደስተኝነቱን ሲገልጽ የነበረ ካድሬ፣ የደበቀው የክብሪት ክምችት የተያዘበት ነጋዴ፣ በህዝብ ሽንት ቤት ውስጥ የተጻፈ ጸረ መንግስት ጽሑፍ አንብቦ መሳቁን ያመነ ተማሪ፣ ታፍሶ ሚሊሻ ውስጥ የገባ ልጁ እንዲመለስለት የጠየቀ አባት፣ ወዘተ የማይረባ ነገር ብቻ ነበር። ሊያሳብደን የሚችል ነገር ነው። ይፈረድብኛል። አይኖቹን ወደ ዳኛው በማዞር በማስተዛዘን ጠየቀ። ዳኛ የተንፍሱም የተረዳውና ያዘነለት ይመስል ነበር። አደገኛ ምልክት። ግን ምንም ቢሆን የበላይ መኮንኖችን እንድትሳደብ ሊፈቀድልህ አይገባም ሲል ጮክ ብሎ ተናገረ። ዳኛው አልተሳደብኩም፣ ክቡር የዕጣ ፈንታችን ዳኛ ሲል ተከሳሹ የግርፋት ሰለባዎቹ በእርግጠኝነት ሰምተውት በማያውቁት የድምፅ ቃና አለቃቀሰ። የነበረውን አጠቃላይ አስጨናቂ ሁኔታን የገለጽኩት የእስር ሁኔታውን መላላት ሌላ ምን ይሉታል? ቃላት አጠቃቀም ላይ ብዙም ጎበዝ አይደለውም። ስትንተባተብ አልሰማሁህም። ዳኛው አጸፋውን መለሰ። አምሳ አለቃ ተሾመንስ እንዴት ሞራሉን ለመንካት ደፈርክ? ክቡር ዳኛ የባልደረባዬን ሞራል አልነካውም አለ አስር አለቃው። እሱም እንደኔ ባለሙያ ገራፊ ነው። ሁላችንም ምንም ሞራል የለንም። እኔን ሊያንበረክክ የሚችልባቸው የተራቀቁ ስልቶች ስላነሱት ተበሳጭቶ ነው። ተሳልቄበታለሁ። ይህንንም በጣም ወዶታል። ምክንያቱም የራሱን ክብረ ወሰን እንዲሰብር ስላነሳሳሁት ራሱን እንዲያሸንፍ ስላረኩት በእውነቱ በጣም ወዶት ነበር። ብስጭቱ የመጣው ያጠራቀመው ቴክኒክ ሁሉ እኔን ለማንበርከት በቂ ሊሆን እንደማይችል በማወቁ ነው። ለዚህ ተጠያቂው እኔ ነኝ። እንዲያውም አምሳ አለቃውን ያሉበትን ድክመቶች በማመላከቴና ከአብዮቱ የበለጠ ትምህርት እንዲያገኝ መንፈሱን ስለቀሰቀስኩለት ልበረታታ ይገባኛል። ዳኛው በጉዳዩ የተስማማ አይመስልም። ተከላካይ ጠበቃው ለመናገር ተነሳ። አስር አለቃ ይመር የተናገረውን እውነቱንና እውነቱን ብቻ ነው የሚጠቀማቸው ቃላት ትንሽ የሚያበሳጩም ቢሆኑ ምክንያቱ አብዮቱንና ለአብዮቱ የሚሰጠውን አገልግሎት ከምንም ነገር ስለሚያስቀድም ነው። በባለሙያ እጆች ውስጥ ያለፉ ቁጥር ስፍር የሌላቸው እስረኞች አሁን ምርጥ ዜጎች መሆናቸው እየተረጋገጠ ነው። ከቀድሞ እስረኞች የአድናቆት ደብዳቤዎች ይደርሰዋል። እስካሁን ድረስ እምነት የለሽ የነበርኩ መሆኔን ስላሳየኸኝ አመሰግናለሁ ሲል አንድ ቄስ ጽፎለታል። ለመራመድ ሁለት እግር እንደሚያስፈልገኝ ስላረጋገጥክልኝ አመሰግናለሁ ሲል እግሩ የተቆረጠ ሰው ጽፎለታል። የራሴን ስጋ እያበላህና የራሴን ደም እያጠጣ በእስር ቤት ውስጥ ከረሃብና ከጥም ያዳንከኝን ፈጽሞ አልረሳውም ሲል ሌላው ጽፎለታል። ምስጋና ላንተ ይሁን፣ ከእንግዲህ የትምክተኛ ወንዶች መጫወቻ አልሆንም ስትል ጠርሙስ በብልቷ የተመታባት ሴት ጽፋለታለች። ምስጋና ይግባህና ከእንግዲህ የምጨነቅላቸው ሁለት ልጆች የሉኝም ስትል ሁለት ወንድ ልጆቿ የአስር አለቃውን እንክብካቤ በሕይወት ማለፍ ባለመቻላቸው ሁለታዋን ያረሳችና ጽፋለታለች። በየሳምንቱ በርካታ ደብዳቤዎች ይመጡለታል። ይህ ሰው የብረት ቤት ውስጥ ሊቀመጥና ሊወገዝ ይገባዋል? እኔ አይገባውም እላለሁ። በእርግጠኝነት ክቡር ዳኛ ከኔ ጋር ይስማማሉ። ተቃውሞ አለኝ ክቡር ዳኛ፣ አቃቤ ሕጉ ጮኸ። ሕግ ሕግ ነው፣ እናም ተግባራዊ መደረግ አለበት። አስር አለቃው ትንሽም ቢሆን እጁ ላይ በነበረው መርካት ነበረበት። እሱ ማን ነውና ነው አቤቱታ የሚያቀርበው? ማን ስለሆነ ነው ይጨመርልኝ የሚለው? ይህ አይነት አስተሳሰብ አይደለም እንዴ ሰራተኞች የደሞዝ ጭማሪ እንዲጠይቁ የሚያነሳሳቸው? ምርጥ የሶሻሊስት የኢትዮጵያ ዜጎች ባላቸው ነገር ብቻ መርካት አለባቸው። ተጨማሪ ነገር መጠየቅ፣ ተጨማሪ ነገር መፈለግ ለምንም አይነት ምክንያት ቢሆን ጸረ አብዮታዊነት ነው። የበለጠ ማጣትን መፈለግ፣ የበለጠ ለመሰቃየት መፈለግ፣ ጉስቁልናን፣ ድህነትን መሻት ይህ የበለጠ የሚደነቅ የበለጠ ለእውነታ የቀረበ በመሆኑ የበለጠ አብዮታዊነት ነው። ተከሳሹ ይህን ሁሉ ተቃርኗል። የበላይ ኃላፊዎቹን ተሳድቧል፣ እንዲሁም ሌሎቹን የጠቀስኳቸውን ወንጀሎች ፈጽሟል። ሊቀጣ ይገባዋል። እስማማለሁ አለ ዳኛው። ነገር ግን የጠባይ ማረሚያ፣ የጉልበት ስራ ትክክለኛው ቅጣት አይደለም። ተከሳሹ ወደ ቀድሞ የሥራ ገበታው እንዲመለስ ነገር ግን ለሚቀጥሉት አምስት ዓመታት ከመታሰሩ በፊት የነበረው ድርሻ በግማሽ ተቀንሶ እንዲሰጠው ፈርጀበታለሁ። በተጨማሪም የአምሳ አለቃ ተሾመ ድርሻ ለሚቀጥሉት አምስት ዓመታት አሁን ካለው በግማሽ እጥፍ ተጨምሮ እንዲሰጠው። ተከሳሹ ጮኸ፣ ክቡር ዳኛ ለምን አይገሉኝም? እምባ በጉንጮቹ እየወረደ ነበር። እብደት የጀማመረው መሰለ። ቢያንስ የነበረኝን የማትረባ ድርሻ ይስጡኝ ሲል ለመነ። አይሆንም ሲል ዳኛው በማያዳግምና ይመርን ስለ ገዛ ሙያው የሚያስተምረው ብዙ ነገር እንዳለ በሚያረጋግጥ ድምፅ ተናገረ። ተከሳሹ ወደ ብረት ቤቱም እየተመለሰ እየጮኸ ነበር። ድርሻዬን ድርሻዬን፣ ቢያንስ የተሾመን ድርሻ እንደነበረው አድርጉት። ለአስራ አምስት ዓመት አገልግሎት የሚከፈለኝ ይህ ነው። በችሎቱ ውስጥ ትርምስ ተፈጠረ። እስረኛው ሲያለቅስና ሲለምን ዳኛውም አይሆንም ማለቱን ቀጥሏል። በመጨረሻም ይመር ከችሎቱ እንዲወጣ ተደረገ። መንፈሱ ተሰብሮ በኢትዮጵያውያን ዘንድ እንደሚባለው ሁሉም የየራሱ መቅለላ አለው። ከተመልካቹ መካከል የነበሩ አንዳንድ ሰዎች ለአስር አለቃ ይመር እንዳዘኑለት ብነግራችሁ ስንሰቃይ ደስ የሚለን ሰዎች እንደመሆናችን የሚደርስብን ስቃይ ሁሉ ይገባናል ብላችሁ ትደመድሙ ይሆን?
ሐዘንተኛ እናቴ ሐዘንተኛ እናቴ ሐዘንሽ ቢበዛ መልክሽ ጠቆረብኝ ሆነብኝ ቅርዛዛ ምንም ቤትሽ ቢፈርስ ኑሮሽ ቢደረባ እግርሽ ቢሰነከል ብትሆኚ ሰለባ ዳግመኛ እንድትመጪ ታየኛል እኔ ለልቤ ደስታ ሐሴት ለዘመኔ እንዲህ አይደለም ወይ ኑሮ ባለም ላይ ሲወድቁ ሲነሱ መከራ ሲታይ መከራን የቻለ ሲኖር እየተገፋ መነሻው ጉልህ ነው የሚታይ በይፋ ችግር ያጠለቀው የጠራው ገላሽ የብርታት ዓላማ አነዋወርሽ የአንጎልሽ ነፃነት እጅግ የረቀቀ ያልገባው አጋዘው የገባው አለቀ ስንቱ ነገር ቀረ ፈጥኖ ተደምስሶ በአንቺ መልክ አጊጦ ውበትሽን ለብሶ ሐዘንተኛ እናቴ ውበትሽ የጠራው የተመኘሽ ሁሉ አንገቱን ሰጠልሽ አለቀ በሙሉ እኔም ማረከኝ ባየው መልክሽን እኔም እንደነዚያ ልስጥሽ አንገቴን ሐዘንተኛ እናቴ ጎኔ የህይወቱ እከተልሻለሁ በቀን በሌሊቱ ከቶ አልሻም እኔ ተነጥሮ ኑሮ እስኪደርስ ድረስ ታላቁ ቀጠሮ የህይወቴን ማብቂያ እመኛለሁ እኔ ሐዘንተኛ እናቴ ከአንቺ ከመለየት ስኖር በዘመኔ ይቆራርጠኝ ውርጩ ይቆርጥመኝ ብርድ አይቀጡ ልቀጣ ይውረድብኝ ስል ቁም ነገር አይደለም ይለኔ አካል በሞት እንዲከተት አውቃለሁ ገላዬ ለሌላውም በልክ ለኔም በመጠኔ መድረሱም አይቀር ነው ሲፈሩት ቢኖሩ መፈጸም አለበት ይኸው ነው ተግባሩ ሞት ለረታው አካል እንዲህ መጨነቅ ከንቱ መዳለል ነው በራስ መሳለቅ ሐዘንተኛ እናቴ አንቺ ነሽ ንብረቴ አንቺ ነሽ ህይወቴ የአእምሮዬ መቤት የህሊና ሀብቴ ቁጥራቸው እጅግ ነው እልቆ መሳፍርት ወሰንዲካ የለው እስከ ምጽአት ያፈቀሩሽ ልጆች ወይናቸው የሞቀ ፍቅርሽ ከልባቸው እጅግ የጠለቀ ለአንቺ እንደተገዙ በፍጹም ልቦና ሄዱ ገሰገሱ የሞትን ጎዳና። ሐዘንተኛ እናቴ ምንኛ ይጠና የወደደ አንጀት ያፈቀረሽ ሲለይ ሲፈታ በሞት ሐዘንሽ ቢበዛ ሐዘንተኛ እናቴ ጭንቅሽ አንሰፍስፎኝ ገባ በጉልበቴ ይታየኛል እኔ እምባሽ የሐዘን በፊትሽ ሲለካ ሆኖ ሰመመነ ትካዜሽ ወጨፎ ሰቀቀንሽ ጭፍና ሸረጠጠው ልቤን አደረገው መና እንዳይዘለቅ የለም አብረን እንዝለቅ የትንሣኤ ብርሃን እስከሚል ፍንጥቅ ሐዘንተኛ እናቴ የመጣውን ቀንበር እኔም ልሸከመ ልረስ ልቆፍረው በተለምሽው ትልመ ቅስምሽ አይሰበር ወዝሽ አይመጠጥ ይመለሳልና እንዲሆን በቅጥ ስንዴ በመሬት ውስጥ ተዘርታ በስብሳ ብዙ ታፈራለች ሙታ ስትነሳ ቢሞቱ ልጆችሽ ትንሣኤ እንጂ ነው ሐዘንሽን ባሴት ሊለውጡ አስበው ጥቃትሽ ይጠፋል በኃይል ተደምስሶ ሕይወትሽ ይጠራል የነበረ ደፍርሶ ያለፈው አለፈ መጪውን ጠብቂ ለምትሄጁ መንገድ ስንቅንሽን ሰንድቂ የልጆችሽ አጥንት የሞቱት ሁላ የሚለመልም ነው አንድነት በመላ ስጋቸው አበባ አእምሯቸው ፍሬ አብቦ ያፈራል ከነገ ከዛሬ ምን የወላድ መሃን አሁን ብትሆኚ እዱ መዝራቱ የሚባል ወንድ ልጅ እንድትወልጂ መኝ ያውስ ቢሆን ለዚያ ልጆችሽ መች ሞቱ ሐዘን አይግባሽ ታሪክ ቤት ሊሰሩ መንገድ ሄዱልሽ ትላንት ሄጄ መጣው ከረጅም ጎዳና ከልጆችሽ አንዱ ከመቃብር ሆኖ ጠየቅኩት ሲቃና ይህን መልአክ ትላከኝ እንድነግር ላንቺ እናታችን የኛ እንድትበረቺ አትዘን እናቴ ትበል በርታ በርታ አይንሰፍሰፍ አንጀቷ አለላት መከታ ኑሮ ፈረቃ ነው አለላት ምስክር የኔን ትን የሚፈጽም መደርሰው ከልክ እንግዲህ እናቴ አፈር ተበላኝ ታኑረኝ በልቧ እንዳትረሳኝ በሙግት ነበረ ያለ ህሊናዬ የእናቴ መከራ ሆኖ መከራዬ ፈንታዬን ተወጣው ፍጆታው ለሌላ የትልሙን ማቃኛ ይፍጠር ሌላ መላ ብዙ አንጻር አይነበር እኔ በህይወቴ እየተደቀነ ሲጋረድ ከፊቴ ልከላው ብሞክር ክፉ ክፉነ የእናቴን መከራ እሾ ጉልጥምቱነ የሐዘን ጥቃቷን እያወቀው ልቤ መከራዋን መክላት ዳር ዳሩን ቀንጥቤ ከአቅሙ በላይ ነገር ተስኖት አካሌ የገደል ስር ጩኸት ሆኖበት ቀበሌ ዝም ብሎ ማዳመጥ ጊዜው እስኪለግስ ሳይወድ በግዴታ ይኸው ሲታገስ ይህን ሁሉ እያየው ስኖር በንጉርጉሮ አጥንቴን ሰበረው የኔ እናት ሮሮ እኔ እንደዚህ ሆኜ ገባሁ ከመቃብር ልጅ ትውለድ እናቴ የሚያደርሰው ከዳር ይህንን ተናግሮኝ ልጅሽ ጥሎኝ ሄደ ሌላ እንዳልጠይቀው ዛር ሆኖ ነጎደ አላርፍ እንኳን ብሎ ከመቃብር ገብቶ አጥንቱ ነገረኝ ይህን አፍ አውጥቶ ሐዘንተኛ እናቴ ሐዘንተኛ እናቴ ሐዘንተኛ እናቴ ሐዘንሽ ቢበዛ ሐዘንተኛ እናቴ ጭንቅሽ አንሰፍስፎኝ ገባ በጉልበቴ
እጽፈው ነበረ እጽፈው ነበረ አእምሮን ጨምቄ እከትበው ነበረ ግራ ቀኝ አይቼ ቁልቁለት ወርጄ ዳገትም ወጥቼ ነግራቸው ነበር ለነርቦቼ ሁሉ ደከመኝ ሳይሉ ነቅተው እንዲቆሙ እፋልመው ነበር ሽልብታንም ሳላይ እንቅልፍንም ትቼ እሞግተው ነበር በአእምሮ መድረክ በእውቀት ገበያ አሰራጨው ነበር በውስጤ ያለውን ለጋራ የሚበጭ በውስጤ ታፍኖ ከኔ ጋር መሽጎ የሚቃጠለውን እጠግነው ነበር የሰለሰለውን አቃናው ነበረ የተጣመመውን ታዲያ ምን ያደርጋል ወገኔ ለስልሶ ላይታችሁ ተናግቶ ቁንጮ እንደሌለው ቤት ቀጣም ባሩ ጠፍቶ የት ላይ ይፍሰስ ቀለም የት ጋ ይቁም ብዕር የአገሬም መሬት እጅጉን ተዋስቶ ጠንክሮ ከመቆም ረግረግ መሆን መርጦ የት ጋ ቆሜ ልጻፍ ከማንስ ጋር ልምከር ሰው አውቆ ከተኛ መሬቱ አይናገር ልቁምብህ ስለው ረግረጉ እየከዳ ወለላው እያለ ድፍርሱ ተቀዳ ዘርቶም ማያፈራ አዋቂ ነኝ ባዩ ይሁዳው ተባስቶ እመራለሁ ሲለን ከሃዲው ላይ ወጥቶ ከቀናትም መሃል የስላሴን መርጦ ተባረኩ ይላል ያሻውን ወር ጠርቶ ጀግንነት የማያውቅ የክህደት ቁንጮ ልታገል ነው ይላል ዶራሩን ጨብጦ። ዞር በሌላው ነበር ታሪኩን ተንትኜ ተልእኮውን ጭምር ለአደባባይ ብዬ ያልሆነውን ሆንኩኝ የሌለውን አለኝ እያለ ሲያቅራራ መቼ ዘለው ነበር እውነቱ ሳይወጣ ሁኔታው ሳይጣራ። ታዲያ ምን ያደርጋል አድማጩ ለስልሶ ያለበት እንዳለ ውዥንብሩ ነፍሶ የባዕድ ተልእኮ የተሸከመውን ለሚንቃጨል ሳንቲም ውሎ ያደረውን ከእውነተኛ ታጋይ መለየት ካቃተው መስዋዕት ከፋዩን ማየት ከተሳነው አገር ማለት ያቁም ፍጻሜው ውርደት ነው። አገር ማለት ያቁም ፍጻሜው ውርደት ነው። ምን አርጌ ልጻፍ? ምን ብዬ ልናገር? ተደራጅቶ ሳይኖር ተዋቅሮ ሳይገኝ ቦታ ቦታ ይዞ ድርሻውን ሳያደርግ ምን ብዬ ልመነው ታጋይ ነኝ ስላለኝ ዛሬ አንዱን አወዳሽ ነገ ሌላ አምላኪ ቃል ኪዳኑን ማያቅ የመምሰል አዋቂ እንደ ግዑዝ መሬት ሲረግጡት ጸጥ የሚል የወላዋይ መንጋ ምሁር ነኝ እያለ በየትም ሲያወጋ አገርና ሕዝቡ እጅጉን ተጎዳ በባዕዳን ሴራ በወያኔ መንጋ። ታሪክ የሰራውን ጸንቶ የቆመውን አገር ሕዝቤ ብሎ በፊት ያመፀውን ፍዳና መከራ የተቀበለውን በሕዝባዊ ፍቅር ተቃጥሎ ያለውን እየኮነኑና እያበሻቀጡ አገር መውደድ ካለ ልወቀው ንገሩን። እንደዚህ ከሆነ ተበሻቅጦ ትግል ተቆልፎ መኖር በወያኔ ቀመር ከሱ ጋር እየሮጡ እሱን ለማሸነፍ የኋላ ኋላ በሱ ለመቀበር የጨዋታው ዘመን አበቃ ከተመ። የኢትዮጵያ ሕዝብን በድምፅ መንፈጉ ይህን አበሰረ። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።